ፍቅር ትዝ ባለኝ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለት ማሰብም ይኖራል ማስተዋል አርቆ የከረመን ፍቅር መያዝ ተዋጥቆ ወዳም የሚበራ ወዳ የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ የሰው ልጅ ሲከፋው ትካዜው ሲበዛ የከረመን ፍቅር አይደለም የዋዛ ለእኔ የሚሻለኛል ለአንቺም ይበጅሻል የከረመው ፍቅር እንዴት ይመስልሻል የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ እንደኔ ከሆነ አንቺ ነሽ ምርጫይ በፍቅር ዓለም ላይ የመጀመሪያይ እንደኔ ከሆነ አንቺ ነሽ ምርጫይ በፍቅር ዓለም ላይ የመጀመሪያይ የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለት የከረመ ፍቅር አቤት ደስ ማለት የከረመ ፍቅር አቤት ደስ ማለ የከረመ ፍቅር አቤት ደስ ማለ የከረመ ፍቅር አቤት ደስ ማለ የከረመ ፍቅር አቤት ደስ ማለ የከረመ ፍቅር አቤት ደስ